Hello. what's his name?
Peter Aguiliki.
Look at the new phone number.
እሺ ሰባ ሶስት ስልሳ
ሰባ ሶስት ስልሳ አ
እሺ አይልሃለሁ።
እሺ ሌላ ወንድም አለን።
ኪሎ ሜትሩ ስንት ነው?
ኪሎ ሜትሩ ይሄ
እም
እ አራት ነጥብ ሰባት ነው ምናምን ስንት እያስተበለለ ነው?
እ ይሪው
እ ስንት ቆጠረ? ከዛ አራት ነጥብ ሰባት ነው ኪሎ ሜትሩ ስንት ነው?
አርባ ዴልቨሪ አምስት ታሰበልህ አርባ አምስት አርባ ብር።
አ እሺ ያኛውስ
ያኛው ቆይ ላውጣልሽ እ ሰባ ሶስት አርባ ሶስት ያኛው ሰባ ሶስት አርባ ሶስት አርባ ሶስት ይሄስ ኪሎ ሜትሩ ስንት ነው?
ሌላ አንዴ አንዴ እያየሁ ነው እያየሁ ነው አንዴ connection ኑ ትንሽ
አሁን እንጃ ከቦሌ እንጃ ሚካኤል ወሎ ሰፈር አራት ነጥብ ሰባት መጣልህ።
አ እሱ ልክ ነው አዎ።
አራት ነጥብ ሰባት
አ አራት እሺ፣ ነጥብ ድራይቨር ሰባት driver support ላይ ማለት ነው።
እ አራት ነጥብ ሰባት የመጣውን screenshot አድርግና ላክልኝ እ እዛ ጋር።
እሺ
ስለዚህ ካላክልኝ check አላደርግልህም።
እኮ driver ቴሌግራም ነው አዎ ልንገርህ እሺ።
ቁጥሩ
ቁጥሩ ንገርኛ
እሺ ዜሮ ዘጠኝ እ ዜሮ አራት
ዜሮ አራት አስራ አምስት አስራ አምስት ሰማንያ ሰባት እሺ አርባ አምስት
እሺ እሺ ልክ ነሽ።
screenshot አድርገውና ከዛ ሙሉ ስምህን ጽፈህ ላክልኝ እሺ
የቱንም